Hello. Hello. Hello.
hello፣ አቤት።
ጤና ይስጥልኝ።
ሰላም፣ እንዴት ነህ?
እ ጉዳይ ነበረኝ። ብዙ ጊዜ ደወልኩኝ፣ መፍትሄ አላገኘሁም። ምን እንደሚሻለኝ እንጃ።
ነበረባት
አምስት ሺህ ብር withdraw አድርጌ እስካሁን አልገባም account ላይ በሳንቲም ፔይ ነው እ?
በሳንቲም ፔይ ነው በቻፓ የሞከርከው?
በሴንት ሳንቴ okay፣ ወደ ቴሌብር ማለት ነው አይደል?
አ
okay፣ እስቲ ትነግረኛለህ? pending ላይ ነው ያለው status አሁን?
pending ነው ያለው። አዎ እስቲ ስልክ ንገረኝ።
ዜሮ ዘጠኝ አስራ ሶስት እሺ፣ ስልሳ ዘጠኝ ዜሮ አምስት ዘጠና ሰባት
ዘጠና ሰባት አ
መቼ ነበር በቴሌግራም ልኬላችኋለሁ። እንትኑን ራሱ መቼ ነበር ቀኑ?
ቀን በሀያ አንድ ምናምን አካባቢ መሰለህ ሀያ አንድ ሀያ ሁለት
ሀያ አንድ
ሀያ አንድ ሀያ ሁለት pending ብሎ ያው እንትን አላለ።
እም። እሺ፣ ትንሽ ጠብቀኝ፣ check ላድርግልህ። አምስት ሺህ ነው አይደል?
አ
ከዛ በኋላ አድርገሃል በአንድ ምናምን አምስት ኧረ ሺህ ብዙ ጊዜ አድርጌያለሁ። ከዛ በኋላማ ያኛው ብቻ ነው ያልገባልህ?
ያኛው ብቻ ነው የገባው።
እም።
ሰባት ሺህ ከሱ በኋላ የዛኑ ጊዜ አድርጋለሁ።
አሁን ቀኑ በትክክል ሀያ አንድ ነው።
ሀያ አንድ ሀያ ሁለትን ልኬላችኋለሁ ቴሌግራም ላይ እም።
screenshot አድርጌ ልኬዋለሁ።
ሰባት ሺህ ገብቶልሃል አይደል?
አዎ ሰባት ሺህ ገብቷል። ሰባት ሺህ እና ሰባት ሺህ ማለት ነው። እንደውም ያለው አምስት ሺህ እም። እሺ ለሳንቲፔ inform አደርግልሃለሁ። እሺ ከሰዓት አካባቢ check አድርገው።
እ?
ለሳንቲፔዎች inform አደርግልሃለሁ። ከሰዓት አካባቢ check አድርገው። እሺ
እሺ pending ላይ ነው ያለው status እዚህ እሱ inform ላድርጋቸው ለእነሱ። እሺ